પોતાને ને
ሌላ አቤት ሶስና ወይ ይኸውልሽ፣ አዲስ ጌም ሁለት አዲስ አሁን የተጫነው ጌም የለው አለ እሱ ቲቪ ላይ ይጫንልናል።
ቲቪ ላይ አዎ ቲቪ ላይ መጫን ይችላል እንደ አዲሱ ጌም እኔ እንጃ አላውቅም።
ቲቪ ላይ እ አ ለላክልሽ